እጄን ባፌ ላይ አስጭነኸኛል፣ አቤቱ ስራ አስገርሞኛል። ቃላት የሉኝም መገልጽበት፣ ብቻህን ንገስ በሰማያት፣ ብቻህን ንገስ በዙፋንህ በሆይታ በልልታ ተባረክልኝ ኢየሱስ የኔ ጌታ የነው የሚያረካኝ ሳመሰግን ቀንም ሆነ ማታ በሆይታ በልልታ ተባረክልኝ ኢየሱስ የኔ ጌታ የነው የሚያረካኝ ሳሞጋግስ ቀንም ሆነ ማታ ጽዋዬንም ሞላ አትረፈረፍክልኝ ሞላ በጠላት ፊት ራሴን በዘይት ቀባኸኝ ቀባ ቢደረግ የማያልቅ የመስቀል ውለታ ውለታ በዛልኝ በሕይወቴ ክበርልኝ ጌታ ክብር አፌን ሳቅ ሞላው ልቤን ሐሴት ቃላት አጣሁ መገልጽበት አፌን ሳቅ ሞላው ልቤን ሐሴት ቃላት አጣሁ መገልጽበት እጄን ባፌ ላይ አስጭነኸኛል አቤቱ ስራ አስገርሞኛል ቃላት የሉኝም መገልጽበት ብቻህን ንገስ በሰማያት ብቻህን ንገስ በዙፋንህ ማዳንን እያየው የእጆችህን ስራ ስራ እንዴት ዝም ልበል ቆሜ ይህን ላውራ ላውራ ሰባራውን ባንተ ተጠግኖ አለፍኩኝ አለፍ ከጨካኙም አውሬ ለማምለጥ በቃሁኝ አመለጥ ነፃ ወጣሁኝ ፍጹም ነፃ ነኝ ከአንድ አምላክ ሌላ ከቶም ላይ ገዛኝ ነፃ ወጣሁኝ ፍጹም ነፃ ነኝ ከኢየሱስ ሌላ ከቶም ላይ ገዛኝ በሆይታ በልልታ ተባረክልኝ ኢየሱስ የኔ ጌታ የነው የሚያረካኝ ሳመሰግን ቀንም ሆነ ማታ በሆይታ በልልታ ተባረክልኝ ኢየሱስ የኔ ጌታ የነው የሚያረካኝ ሳሞጋግስ ቀንም ሆነ ማታ ማንም በማይቀርበው በታላቅ ብርሃን ውስጥ ያለ ምድርና ሞላዋን ፈጥረሃል ብቻህን ፈቅደ ሕያዋን ፍጥረታት ዘውትር ያከብሩሃል ኢየሱስ የሰማይ ሰራዊት ያመሰግኑሃል ደስ ቅዱስ ቅዱስ ቅዱስ ይሉሃል ንጉሥ ነህና ይሰግዱልሃል ቅዱስ ቅዱስ ቅዱስ ይሉሃል ንጉሥ ነህና ይሰግዱልሃል። እጄን ባፌ ላይ አስጭነኸኛል። አቤቱ ስራ አስገርሞኛል። ቃላት የሉኝም መገልጽበት ብቻ ነገስ በሰማያት ብቻ ነገስ በዙፋንህ በሆይታ በልልታ ተባረክልኝ ኢየሱስ የኔ ጌታ የነው የሚያረካኝ ሳመሰግንህ ቀንም ሆነ ማታ